አይደለም ቤስት ቤት ሲስቱ ነው የምንረዳሁት።
አንድ ክለብ ነበር የጣለኝ እና ግን ሁለት ጌም ፖስት ፖንድ ይሆናል እና ሀያ አራት ሰዓት አልፎታል።
እሺ ካሸር ኮዱን ይነግሩኛል።
ካሸር ኮድ እሺ ንገርሽ።
አዎ ይንገሩኝ።
አስራ ሶስት አስራ ሶስት አርባ ስድስት አርባ ስድስት ሰባ ሰባት ዜሮ ስድስት ሰባ ሰባት ዜሮ ስድስት አዎ
ይቅርታ ይደግሙልኛል። በዚህኛው አላገኘውም።
እሺ አስራ ሶስት አስራ ሶስት አርባ ስድስት አርባ ስድስት ሰባ ሰባት ዜሮ ስድስት